¿Eres Washington?
ሄሎ
ሄሎ ሄሎ ሄሎ ወይ ሰላም እንዴት ዋልሽ?
ሄሎ
ሄሎ አይሰማም?
ይቅርታ፣ አሁን ይሰማል።
እሺ ሰላም ነው።
ሰላም ጤና ይስጥልኝ። ምን ልርዳዎት?
እም፣ እ፣ ቲክቶክ ላይ ነበር ያገኘሁት ቁጥራችሁን እና travel process እንደምታደርጉ ነበር ያየሁት።
የምን process? ይቅርታ። hello እና ቢሮ- ቢሮአችሁ የት እንደሆነ ጣሉት ነው ልጃለሽ?
የምን process ነው የፈለግሽው? ይቅርታ
የካናዳ እህ እህ የካናዳ medical ማሰራት ፈልገሽ ነው?
ነው አይደለም።
እህ፣ process ማድረግ ይቻላል በእኛ ድርጅት ስላላችሁ ምን ማድረግ ለመጠየቅ ይቻላል?
ፈልጌ ነው እ ምን ማድረግ ይቻላል? ይቅርታ ድምፆት እየተቆራረጠ process ማድረግ እንደምትችሉ እናንተ
ይቅርታ ተሳስተዋል። ይህ የሆስፒታል ስልክ ነው። medical ምናምን ማሰራት ከፈለጉ ነው የምንጠራው።
okay ነው። እሺ ይቅርታሽ